ወደ ሚያስቴርን ቃል ኪዳን ኢንተርስቴት ምልርዳው
ጤና ጤና ይስጥልና በሶዱ እንዲ አለ ቤት ምን ነው ምን አሉኝ?
በሶዱ
ምን አሉት? ፓስወርዱ
ቤት ቤት
ለመመዝገብ ነው
አዎ
ነኮሽ ፓስወርድ ሲያስገቡ ካፒታል ሌተር፣ ስሞል ሌተር፣ ቁጥር እና ሲምቦል መኖር አለበት።
ካፒታል የተረፈና small letter፣ symbol symbol ምልክቶቹ መኖር አለበት እና በትንሹ ስምንት መሆን አለበት ብዛቱ።
symbol ማለት ምን ነው? አ ስምንት መሆን አለበት። symbol ማለት ጥያቄ ምልክት፣ ነጥብ፣ ሰረዝ ምናምን ማለት ነው።
እም፣ እሺ እሺ እሺ እሺ መልካም ቀን። እሺ አመሰግናለሁ።
እሺ።